ሄደው ቪዛን በኩል ምን አይነት የጉዞ መረጃ አለበት? hello hello፣ አይ ይሰማል።
ምን አሉኝ? ደንበኛችን ትንሽ ድምፆት ይቆራረጣል።
ቪዛ ምናምን የሚል መረጃ ሰምቻለሁ።
እሺ፣ ወዴት ሀገር መረጃ ፈልገው ነው? ሄሎ
ይሰማል።
ትንሽ ይቆራረጣል ድምፆት ደንበኛችን። ሄሎ